Hello' hello hello hello
hello' ሄሎ ጤና ይስጥልን አብሮ ይስጥልን የእሸቱ ኮሜዲያን አዎ የኮሜዲያን እሸቱ ቢሮ ስልክ ነው እሺ ጥሩ ቦታ ለመያዝ ነበረ ማን እንደ ሀገር ቅዳሜ ነው መሰለኝ ድጋሚ ይደገማል የተባለው አዎ ቅዳሜ ነው ስሞትን ማን ልበል
እሺ ምን ምን እንደሚያስፈልገው መጀመሪያ ፍቅሩ ነው የሚባለው ስሜ እሺ በቦታው ተገኝተው ትኬት መቁረጥ ነው የሚጠበቅበት የዕለት ሁለት አዎ የዕለት ሁለት ነው ትኬት የምትወስዱት
እሺ ገንዘቡ የዛ ቀን የሚከፈለው አዎ አዎ አሁን ማስያዝ ብቻ ነው አዎ በጣም ጥሩ እሺ ፍቅሩ ከፈለኝ እና እሺ
ትዝታ አለሙ
እሺ ይዣለሁ በዚህ ቁጥር ነው በዚህ ቁጥር አዎ በስንት ዝርዝራችን ነው የምንከፍለው አይደለ አዎ እሺ ምን ያህል ነበረ
ምን አሉኝ ምን ያህል ነበረ ምን ያክል ነው?
አራት መቶ ብር ለአንድ ሰው አዎ እሺ እሺ እሺ ጊዜ ይስጥልን እሺ እሺ እናመሰግናለን